ጤና ይስጥልኝ። አሪፍ ነኝ። ማለት ነው። በምን ልርዳዎት?
እናት ሪፖርት አርግቼ ነበረ፣ ቴሌግራም screenshot አርግቼ ልኬ ነበር። ብሩ አልተመለሰልኝም እስካሁን ድረስ። በአሪፍ ፔ በኩል ልውጅ ያረኩት ከጃምቦ ቤት።
እሺ፣ በዚህ አሁን በደወሉበት ቁጥር ነበር ያስመዘገቡት?
አዎ።
እሺ፣ ስሞትን ይንገሩኝ።
ዳግማዊ ዳንኤል።
hello፣ ይሰማዎታል? የእርስዎን ስም ይንገሩኝ።
ዳግማዊ ዳንኤል።
እሺ፣ ደንበኛችን እያየሁልዎት ነው። ትንሽ መስመር ላይ ይጠብቁኝ። እሺ፣ ደንበኛችን መስመር ላይ ያለው አሉ አሉ።
ስለጠበቁ እናመሰግናለን። እዚህ ጋር እንደሚያሳየኝ የላኩት መረጃና የሰጡንም screenshot ተያይዞ ለሚሰሩ ክፍሎች ተላልፎላቸዋል።
ጠበቅኩኝ እኮ ለምን አያፈጥኑልንም? እና
እሺ ደግሞ መደወሉትን እና በፍጥነት እንዲስተካከልሎትም እኛ ደግመን እናሳውቅሎታለን።
እስቲ እናት እያፍትኝልን በናቸው።
እሺ ሌላ ጥያቄ አለዎት?
የለኝም የለኝም።
እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።